አለኝ።
ሄሎ
ሄሎ ዮሐንስ፣ ራስህ እኮ ነው complete ያልከው order ኡን።
ኧረ እኔ እኔ አላለቅም ብቻ እሺ ራስህ እንደዛ ነው ካለ complete ያልከው order ኡን። አየሁት፣ ራስህ ነው complete ያልከው። ከዚህ ከቢሮ ማንም ያለብሰው የለም።
እሺ በስንት ደቂቃ ነው የተ- የተባለው
በስንት ደቂቃ እንደተባለ ማየት አልችልም። በ- የተባለበትን ደቂቃ ማለት ማየት አልችልም። አሁን ግን አንድ ሰዓት አልፎታል።